ጤና ይስጥልኝ አሪፍ ነኝ ደህና ነኝ። እባክዎ ምንድን ነው ስራው?
አብረን ስጥልን
ጨው- ጠዋትም ደውዬላችሁ ነበር።
ምን አሉኝ? እንደሚያችን ድምፅዎት ትንሽ ርቋል።
እ ጠዋትም ደውዬላችሁ ነበር።
እሺ
እ አየር ላይ ኮል ስፖርት ላይ ዲፖዝ አድርጌ ቴሌብር ላይ አልገባም።
እም፣ ቴሌብር ላይ አልገባሎት ስሞት ማን ልበል? አመልክተው ነበር ከዚህ በፊት በቴ- በቴሌብርም በቴሌግራምም screenshot አድርገህ ላክ ተብዬ ልኬያለሁ፣ ግን ምንም እ አዲስ ነገር የለም። still እስቲ ስሞትን ይንገሩኝና check ላድርግ።
አለም ደንበኛችን አለም አደም አለም አለም አለም። እሺ አዎ እያየሁለት ነው። አንድ ጊዜ መስመር ላይ ጠብቆኝ አለም ማን ነው? ደንበኛችን እ ቆይ
ስንት ብር ነበር withdraw ለማድረግ የሞከሩት?
withdraw ከሆነዋል ተቀንሰዋል፣ ግን አይደን ነው ምን ያህል ነው እ፣ መጠኑ?
ስምንት መቶ ሰላሳ ብር ነች።
ስምንት መቶ ብር። እሺ ሰ- ስምንት መቶ ሰላሳ ስምንት መቶ ሰላሳ ብር። እሺ ያው አዎ።
ተላልፎሎታል። ለሙያችን ለሚመለከተው ክፍል እኛ አስተላልፈናል።
አዎ።
ምናልባት ትንሽ ጊዜ ስለሚወስድ ነው።
እንዴ በጣም ይሄ እኮ ነገር እኮ መፍትሄ ያጣንለት እኮ
ደመያችን እኔም ደግሞ ያስተላልፍሎታለሁ በአስቸኳይ እንዲፈታሉት። ግን ተላልፎላቸዋል፣ እያዩሎት ነው ጉዳዩን። እሺ ሌላ ምረዳውት ነገር አለ ደመያችን?
ናረ የለም ስለ ስለመሰግናለሁ እሺ ደወል ነው። አመሰግናለን። አገልግሎት ስላለስና ሰብስቴት ከሚሰሙ ድምጽ ባለስቀምጥ መልካም ቀን